ጤና ይስጥልኝ አሪፍ ሰላም ነኝ እባክዎ ምን ልርዳው ጤና ይስጥልኝ እኔም ነኝ ጤና ይስጥልኝ ትናንትና ሪፖርት አድርጌ ነበረ
ምን ነበረ ኩዌክ ብር ላይ deposit ብር አድርጌ ከትናንትና ወዲያ ነው ምናምን መቶ ሀምሳ ብር ትናንት ደግሞ ሶስት መቶ ብር deposit አድርጌ አልተመለሰል አልገባልኝም ይህ ስልክ ቁጥር ነበር ያመለከቱት አ፣ እሺ አንዴ መስመር ላይ ጠብቁ የሌለውት
ቢና ልጫማ ወይ ብቻችሁ ልበሽ
ይሻላል ሆልድ ላይ አደረገች ደንበኛችን የየሁለት ነው አንዴ መስመር ላይ
ትዕግስት እ፣ ያ የስፓይደርማኑን ስጫ ጃኬት ስፓይደርማኑን ማስፓይደርማን ማለት ነው።
እሳቤት ጌታቸው ነው ደንበኛችን የትኛው ነው ሶስት መቶ ብር እና መቶ ሀምሳ ሶስት ብር deposit አዎ።
የተደረገ አዎ
እሺ እያየሁለት ነው
በቀደም ኳስ ብቻው ስትወድ ያደረጉት ሚቻል
ደንበኛችን እ፣ በእኛ በኩል ይሄኛው ተስተካክሎሎታል ኩክ ተስተካክሏል?
ብሮትስ አዎ ተስተካክሏል ገብተዋል አየሁትም አልገባለሁትም አይ እንትም ላይ አልገባ ብሎ ቴሌ ብሩ ላይ ከተመለሰ ነው እንጂ ኩክ ብሩ ላይ አልገባ ኩክ ብር ላይ ካልገባ በእኛ በኩል እ፣ ተስተካክሏል ኩክ ቤትን ብርን ነው የሚያናገሩት ቤቲንግ ሀውሱን ያናገሩት
ጃኬት ናቸው